ጤና ይስጥልኝ አሪፍ ረዴት ነው ባኩም ናቸው
አብሮ
አሪፍ ኛቸው ትናንት ማታ ትራንስፈር አድርጌ ነበር። እስካሁን አልገባልኝም።
አመልክተው ነበር ደንበኛቸው።
አላመለከትኩም።
እሺ ሙሉ ስሞትን ይንገሩ።
እም፣ የኔ ሙሉ ስም አብዱከሪም ነው የሚለው። ኖርማል ወደ ቴሌ ብሬም አልገባም። ከሶከር ቤት ደግሞ ቆርጧል። successful ብሎኛል።
እሺ
እም፣
እሺ ደንበኛችን ቴሌብር በዚህ ቁጥር ነው የሚጠቀሙት።
አዎ አዎ፣
ከስኮር ቤት ነው ያሉ።
አዎ ስኮር ቤት
እሺ የገንዘቡን መጠን ይንገሩ።
አንድ ሺ ዘጠኝ መቶ
እሺ መች ነው ይህ ችግር ያጋጠሙት?
እም፣ ትናንት ማታ አምስት ሰዓት ወይ ስድስት ሰዓት አካባቢ
እሺ ደንበኛችን መረጃውን መዝግብሎታለሁ። አሁን በምነግሮት ቁጥር ወደ ቴሌግራም አካውንታችን screenshot እም።
አንስተው ይልኩልናል።
okay፣ እሺ ንገረኝ ስልክ ዘጠኝ ዘጠና ሁለት አስራ ሶስት ዘጠና ሁለት አስራ ሶስት ዜሮ አንድ ሀምሳ አምስት